ሄሎ
ጤና ይስጥልኝ። ሰላም ናችሁ?
ጤና ይስጥልኝ።
አለን አለን። ደንበኛችሁ ነኝ። እህ፣ ደንበኛችሁ ነኝ።
እሺ ስምህን ንገረኝ።
ከበዴ ሙለታ። በ order ከበደ ማን?
ነበረኝ ሙለታ፣
እሺ
ትእዛዝ ነበረኝ፣ ቆየብኝ።
እሺ መቼ ነበር ያዘዝከው?
ቆይቷል። አንድ ስንት ቀን ሆነ ልበልህ?
ቀኑን ንገረኝ መቼ እንዳዘዝክ።
specific ቀን?
አዎ
እሺ ይቅርታ፣ ጠብቀኝ እዚህ ኦንላይን እንትን ላይ እሺ
ሄሎ ሄሎ ሄሎ ወየ ወየ፣ ቀኑ መቼ ነው? እ፣ November ሀያ ዘጠኝ
አ
November ስለዚህ ሀያ ዘጠኝ አስራ ስምንት ቀን ነው ማለት ነው የጠበቅከው አይደለ?
እንደዛ ይገባላል ብሎኝ ነበር። order ኡ እንትኑ ደርሶኛል፣ text ኡ እህ ነገ ይገባል ተብሎ ዛሬ እንግዲህ እንትን ነው
እሺ አስራ ሰባት በደቡብ ነው አይደለ?
አዎ፣ ደቡብ ምዕራብ እሺ እሺ እሺ ተከ ይዤልሃለሁ ለሚመለከተው አካል አሳልፍልሃለሁ። መልካም ጊዜ። እሺ እሺ፣ አመሰግናለሁ። እሺ